ልክብሪ እቲ ጠቢባነ ኩኑ እንደ ወእምነ ሰማይ ቀጸበ ነው። ከማዕርቤ ላይ ተነሽ አራት ተጋሽረተ አምስት ተሰነአወ ተታይ አራት በመስቀል አምስት እደአና አይሁድ ሰያፍ አራት ይሰቀል አምስት አማኑኤል ወዳቂ ሶስት ይሁዳ አራት በአመፃ አምስት ህዘሙስና እመይ ብለና እዚህ ላይ ተነሽ አምስት ዘአስተይወ ሰፍኖየ ስድስት እለ ለልህድ ከኮነ ሰባት ዘምስለ አብያሃቲ ከቆምከ ተታይ ስድስት ቀኖ ተሐሲን ምዕራግ ሰባት በታንስኦ ሙሁታ ንሕዝብ ሰያፍ ስድስት እንተ የአምር የአብዎ ሰባት ለእመ ይህመውት ሞተ ስምንት ሀዊረ ቀራን ዮስደብር ወዳቂ አምስት ላይ ለተተክሎ ማእድ ስድስት ከዋክብተ ረሃማ አዝማድ ከማሩ የዳንኤል ኮነ እንደ ለአዳሙ ሔዋን ነው። ግዝ ቢሆንም ይገናኛል። በላይ የስጋ ውሀት ላይ ተነሽት ለአበዊነ አእሩግ ስድስት ግብረ ማህደር ከጸልዎ ሰባት ላእመ ትበክዩናሁ ተጣይ ስድስት ኢየሩሳሌም ቅድስት ሰባት ነገረ ሃይማኖት ወቀ ሰያፍ ስድስት ዘአርማስቆስ በብ ተጠባቂ አምስት ሰብአ ተሃግሎ አዳም ስድስት ዱራየተ ሔዋን ነጺራ እስመ ለውእቱ ሥጋ ላይ ተነሽ ሁለት ሰብአ ሰብአ ሶስት ነጸርከ ኦፈ አራት ተገለ ወይብላ ስድስት አስተጋብኦሙ ወልድ ሰባት በቁራን አቡ ከኮኑ ተጣይ ሁለት ቃል ተሰምአ ሶስት እዙ ዝህዝበ አራት ብዙሃን አይሁድ ስድስት ፍኖተ ህይወት ይእቲ ሰባት መካርያነ ወርቅ ብዙኅ ሰያፍ ሶስት ኦስቆመ አራት ይመጽታኦ አምስት ግብረታ ኦስገብረ ሰባት ፈለገ ኤፍየስ ወንኮረ ስምንት ካህነ ቤተ አብኤል ሞት ወዳቂ አንድ ሚቡርት ሁለት ናሁ ሰናይ ሶስት መፍካሪ አዳም አምስት ዘፍናዊሁ ረሁቅ ስድስት ነጻሪተ አርየ እኩይ ከዚህ ላይ በወንበር ባይነገርም ከቤተ ክርስቲያን ግን አጭርም ረዥምም ሳይተረክዝ አይሄድም። እንተ ጾረቶ እንደ በላዔ ሥጋሁ ነው። ምስዋዕ ላይ ተነሽ አፍቀረ ተጣይ ስቅለት ወዳቂ ተሰቅሎ ይላል። ውስጡ እሳት በላኢ እንዘ አፍአሁ እንደ ጠቢባነ ኩኑ ከመኃሩየ እመ ይብለነ ነው። መብልዕ ላይ ተነሽ ፈቀደ ተጣይ ፍቁር ወዳቂ